ሄሎ ሄሎ፣ ጤና ይስጥልን።
እግዚአብሔር ይመስገን።
ከዊ ፕላስ ሶሉሽን ነበር የምደውልልዎት።
እሺ፣ ዊ ፕላስ ሶሉሽን application ላይ ከዚህ በፊት ተመዝግበው ነበር አይደለ?
አዎ አሁን የተመዘገቡትን service ኦች system ላይ active እያደረግናቸው ስለሆነ ያልተሟሉ አንዳንድ መረጃዎች ስላሉ እርሱን እ, ልጠይቅሽ ብዬ ነው።
እሺ።
እሺ፣ የምትሰጪው አገልግሎት ምንድን ነው ስሙ?
አ፣ ሜላኒን shopping online shopping online shopping ምንድን ነው የምትሸጪው?
ሁሉንም ጫማም፣ ልብስም፣ ኤሌክትሮኒክስም ኤሌክትሮኒክስ። እሺ፣ ኤሌክትሮኒክስ ምንድ- ስሙ ምንድን ነበር ያልሽኝ?
ሜላኒን
ሌላኒ
ሜላኒን M እሺ ሜ እሺ የት አካባቢ?
ኦንላይን ላይ ነው የምሰራው።
ሁሉንም ኦንላይን ነው? እሺ ያንቺ ስም ፌኔት ፌኔት አዎ፣
ፌኔት ማ
በቀለ
በቀለ ዜሮ ዘጠኝ
ሰባ ስድስት ሰባ ስድስት አርባ ሶስት አርባ ሶስት ሀምሳ ሰባት
አርባ ሰባት
no no ሀምሳ ሰባት ነው ሀምሳ ሰባት ስልሳ አራት ስልሳ አራት እሺ አመሰግናለሁ።